પહેલા સલામ પેરેસ એટલે best-friends કરાને Vaccum
ወይ ሰላም ነው?
አለ እግዚአብሔር ይመስገን። ምን እንርዳ?
እሺ ዘሪሁን እባላለሁ ኤሌክትሪክ ኤጀንት ነኝ።
እሺ ዘሪሁን እንዴት ነህ?
አለሁልሽ። ሰላም ነው?
አለን እግዚአብሔር ይመስገን። የትስ ነበረ ሾፕ?
አርባ ምንጭ አካባቢ ነው እሺ እና አንድ ሾፕ ከዚህ በፊትም በቴሌግራም አውርቻችሁ ነበረ። እዚህ አርባ ምንጭ አንደኛው shop አጠገብ ሌላ ቤት ቤት አጠገቤ መጥቶ ከፍቷል ምናምን ብዬ ኦኬ
እና ከዚህ በፊት እኔ እንደዚህ ላደርግ ስል ከልከላችሁኝ ነበረ አይቻልም ምናምን ብላችሁ
አዎ፣ እንደዛ አሁን ማድረግ እኔ- አይቻልም። አዎ አሁን shop ከፍቶ ነው ያለው እና ቤት ቤት ኦኬ በተደጋጋሚ ሪፖርት አድርጌ ነበረ። እሱን ላክ ብለውኝ ሁላ ልኬ ነበር።
ምን
የልጁን ትኬት ማን እንደሆነ ለማወቅ ነው መሰለኝ።
ያው አዎ እኮ ያው የልጁ ማን እንደሆነ አሳውቀህናል።
አዎ አሳውቂያታለሁ። አውርታኝም ነበረ ደውላ ጄሪ ናት እ?
ጄሪ ናት አወራችን።
እንጃ ማን እንደሆነ የእርሷ?
ስሟን አልነገ- አይ ስሟን አልነገረችኝም። ብቻ አውርተን እሺ።
ነበር እና ምንም ቆየ፣ ምንም ለውጥ የለም። ሲቀጥል ያው እናንተ ዝም ስትሉኝ እኔም ምንም በቃ የስራ ብዬ ጸጥ ብዬ ነበር። ያው መፍትሄም አልሰጣችሁኝም የነበር okay
እ፣ እሱ shop ላይ ከሁለት አንድ ይሰጣል መሰለኝ እና የኔም market እንዳለ እያጠፋብኝ ነው አሁን ያለው። እኔም የኔ ላይ ደግሞ ከሁለት አንድ አይሰጥም።
እሺ እሺ ዘሪሁን አንዴ ጠብቀኝ ላገናኝህና። እሺ አንዴ እሺ።
ጠብቀኝ።
አዲሱ
hello hello።
ሌላው አቤት፣ እሺ ዘሪሁን ይኸውልህ አሳውቄልሃለሁ እና መልሳ ትደውልልሃለች። እሺ
እሺ አሁን መልሳ ትደውልልሃለች። አንዴ ጠብቀኝ።
እሺ
እሺ ዘሪሁን እሺ። አመሰግናለሁ። መልካም ቀን